ነው። ካፒታል ቴንን ትፋጭ አልትስ ስፒኪንግ ሀው ሜይ ሲስቴም ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ኧረ በእናታችሁ ስልካችሁ
አይሰራም።
አታነሱም።
የምር በዚህ ደውላችሁ
በዚህም ደውለን በመስመር በዛ በራሳችሁም ደውለን።
በጣም እሺ እ፣ ማስ- እ፣ ሞሮኮ አለ እናት ስንት ሰዓት ላይ ፈልገው ነው?
አሁን ፈልግ ነው።
አሁን ማለት ከምን ያህል አስራ ደቂቃ ሁለት በኋላ?
ተኩል ማለት ነው። ከሀያ ደቂቃ በኋላ
ለስንት ሰው ነው የፈለጉት?
ለአንድ ሰው።
እሺ ቆዩኝ አንድ ደቂቃ መስመር ላይ እሺ
እም፣ በዚህ ሰዓት ላይ አይኖረንም። hello ስንት ሰዓት ነው ያለው ታዲያ?
እም፣ ይኖረን ወደ አስራ አንድ ተኩል ላይ
ኧረ ተቸጋ- ተቸገረ ልጅ የምር አሁን አይኖረንም። even አለ።
እዚህ እንኳን ብትሆኚ አሁን አሁን እዚሁ አካባቢ ነሽ?
አዎ እዚህ ብትሆኚ እንኳን የተወሰነ እንትን እንልልሽ ነበር። ምን ያህል አሁን ደቂቃ ጤና ጣቢያ ነኝ እኮ ያለሁት።
ምን ያህል ደቂቃ ይወስድብሻል?
አስራ አምስት ደቂቃ እሺ ነይ።
እሺ፣ ማን እሺ።
ልበል ስም?
ኢየሩሳሌም
ስልክ ልውሰድ?
ዜሮ ዘጠኝ ስልሳ ስድስት እሺ ሀያ ስምንት እሺ አስራ አራት እህ አስራ ስድስት አስራ አራት አስራ ስድስት አዎ
እሺ ይምጡ።
እሺ አሁን እየመጣሁ